ያለሽበት ሁሉ ለእኔ ቤት ነው። ጠቁሚኝ መድረሻ ዓላማዬ ከልብሽ ነው። አሃ የተረጋጋ ተጓዥ ልቤ ባንቺ ነው የጸናው። ምንም ቢዞረው የትም ቢሆን አይንሽ ነው ማረፊያው። ይምራይን ከተለው የልብሽን ትርታ እስክንደርስ ካለም ነው ቦታ ስንቄ ሆነ ሆኖ የአይኖችሽ ፈገግታ እስክንደርስ ካለም ከፍታ ያየነውን ማናም ነው ይቀበላል ያየነውን ካለም ይወጣ ያየነውን ሆነ እኔና አንቺ ብቻ ያየነውን ልዩ ነው ልዩ ነው ፈልገው አቅጣጫው የደስታሽ ከወዴት ነው? እስካገኘው አብሬሽ ዓለምን እዞራለሁ። እንሂድ እንውጣ ፍጹም ደስታ ወዳለበት ስፍራ ምንም ቢመጣ ይበረታል ልቤ ካላንቺ ጋር ይምራይን ከተለው የልብሽን ትርታ እስክንደርስ ካለምነው ቦታ ስንቄ ሆነ ሆነው አይኖችሽ ፈገግታ እስክንደርስ ካለም ከፍታ ያየነውን ማናም ነው ይቀበላል ያየነውን ካለም ይወጣ